ትላንትና ልኬ ነበር አምስት መቶ ሀምሳ ብር ወስዶዋል እና እስካሁን ገቢ አልተደረገልኝም ወይ reverse አልተደረገም።
ልከው ነበር ቴሌግራም ላይ ትላንት- አዎ፣ ትላንትና ጠዋት ነበር የላኩ ማን ልበል ስሞትን
ሚሊዮን ሚሊዮን አዎ፣
ሚሊዮን ዛጎል
ሚሊዮን ቸርነት የሚል በስልክ ቁጥሬ በዚሁ ስልክ ቁጥር
የቴሌግራም ስሙ ሚሊዮን ነው
አዎ፣ የቴሌግራም አዎ፣ ሚላ ነው የሚለው
ሚላ ነው የሚለው። እሺ ስልኮት ነገር ዜሮ ዘጠኝ ሀያ
ሀያ ዜሮ ስምንት ሀያ አምስት ሰላሳ አራት
እሺ አምስት መቶ ሀምሳ ነው አዎ፣ አምስት መቶ አምሳ
እሺ ዛሬ ይለቀቅሎታል።
እሺ እሺ